እሺ maintenance ላይ
hello accept በይኝ። ያው እሺ፣ accept በይ።
አትዝጊ። እሺ እሺ
እስቲ cashier ኮዱን አስገቢ።
cashier ኮዱን አስገቢ። ይኸው
ይሄ ticket ID ነው። ticket ID ከሆነ እዚህ ጋር ነው የምታስገባው።
እሺ፣ የቱ ጋር ነው ተቋረጠ ተቋረጠ። AnyDesk ኡ ቆይ ድጋሚ ልግባ።
እሺ እዚህ ጋር ማለት ነው። እዛ ጋር ከአንዴ ልደውልልሽ።
ተይው፣ ቀስ እሺ